ሰላም ነው እማ አለን እግዚአብሔር ይመስገን።
አሁን ደውዬልሽ ነበረ በሌላ ተቋረ- እ ተቋረጠ።
እስቲ አናግረሽ ማሽን ተብለሽ
ሄሎ ወዬ
ማሽኑ የተበላሽቶብን ነበረ።
እሺ እሺ፣ ሌላ እ፣ ሌላ።
መልሳ ትደውልልሽ? ማ ይቅርታ እንዴ፣ እ መልሳ ትደውልልሽ? ቆይ እሺ